ልብስ ያነሳ ሰው ነው። hello hello አቤት፣ ሰላም ጤና ይስጥልን። ፍኔት ቶኖምስ
አይ ጤና ይስጥልኝ። አሁን ማስታወቂያ ሰምቼ ነበር የደወልኩት።
እሺ፣ እባክዎት ምን ልወደው?
information ኑን በደንብ ልንገርልህ ስላለ ስለ ቤቱ እም ስለ ቤቴ መጀመሪያ አከፋፈሉን ምናምን እም
ለማወቅ ፈልጌ ነበር።
እሺ፣ ከየት ነው የደወሉት? የት አካባቢ ነው?
እ ኮዬ
ኮዬ ኮዬ ከሆነ ወደ ቢሮአችን ብቅ ማለት ይችላል ሙሉ መረጃውን ለመውሰድ።
የቱ ጋር ነው ያለው ቢሏቸው?
ገርጂ ያለ፣ ልደታ አለ፣ ቦሌ አለ። የትኛው ይቀርቦታል እርሶ?
okay ገርጂ ነው የሚቀርበኝ።
ገርጂ መጥቶ ሙሉ መረጃውን ሄድ office ኡም ገርጂ ስለሆነ
አዎ ሽያጭ አማካሪዎቻችን የጠየቁትን ያክል ሙሉ መረጃውን በእነሱ እጅ ስላለ ያው አስር site የሚያክሉት አሉ። ስለዛ እ።
site ኦችም ያከፋፈል ሂደትም በወር ነው ወይስ በአመት የሚለውን ሁሉም ነገር ከጠየቁት ሙሉ መረጃውን ሽያጭ አማካሪዎች እጅ data ስላለ detail ያስረዱታል እና ወደ ቢሮአችን ብቅ ብትሉት በጣም የተሻለ ነው።
okay
እሺ አሁን ስሞት ረደ አንተ
መረጃ ሙሉ ያለው በእነሱ እጅ ነው። ግን site ኣችን ቦሌ ክላሲክ፣ ሜክሲኮ ታወር፣ ቫቲካን፣ ሲኤምሲ፣ አደይ በሸሌ፣ ሰሚት፣ ዞብል፣ ጀሞ፣ ኤክስፕሬስ ዋይ በነዛ አለ
okay site ኦቻችን ናቸው። ግን የአከፋፈል ሂደት እንዴት ነው የሚለውን ነገር ጠቅላላ ያስረዳሉ። እሺ መች ብቅ ይላሉ?
እ፣ ነገ ነገ ነገ። እሺ ነገ ጠዋት
እ፣ እርግጠኛ አይደለሁም የሆነ ስራ ስላለኝ እሱን ስጨርስ ነው ወደ እዛ የምሄደው።
በቃ እኔም እደውልልዎታለሁ። እሺ አመሰግናለሁ። ስሞት ማን ልበል? ይቅርታ ቤዛዝ
ነገ ደውዬ እጠይቅዎታለሁ። እ፣ ካልተመቾት ደግሞ እስካሉበት ቦታ ሽያጭ አማካሪዎቻችን ሄዶ መረጃውን እንዲሰጡ ማድረግ ይቻላል።
okay እሺ እ፣ እሺ ነገ እደውልልዎታለሁ። ቢሮአችን እ፣ ኮሪ ሆስፒታል ሲደርሱት
okay ከኮሪ ሆስፒታል 50 ሜትር ዝቅ ብሎ ወደ ቦሌ ሆምስ በሚወስደው መንገድ ነው።
okay እሺ እሺ እናመሰግናለን ስለደወሉ። መልካም ጊዜ።
መልካም